ሄሎ ሄሎ፣ ጤና ይስጥልኝ።
ይስጥልኝ።
አሜን አሜን። አቶ አለማየሁ
ሄሎ ሄሎ፣ አቶ አለማየሁ አይደለ? እሺ፣ ከ Flintstone Homes ነው አሜን።
የደወልኩት። አገኙ እንዴ መረጃ?
የምኑን ከ Flintstone Homes ነበር የደወልኩት።
አላገኘኝም እኮ OK፣ ነግሮት ነበረ ቢሮ ብቅ እላለሁ ብሎኝ ነበር። ምናልባት ከሄዱ ብዬ ነው እኔ።
አይ እዛ ስንሄድ እኮ ቢዚ ናቸው።
ሄዱ አ- አጡ እንዴ መረጃ? ሄደው አዎ
ኦ፣ ደስ አይደለ?
አዎ
ኦኬ።
በትን አላሉም። ዳንስ ብቻ አይደለ
ምን አሉኝ?
ብሩኬን አይደል?
ብሩክ ነኝ። ብሩክ ትክክል ነው።
አዎ።
እ፣ ኦኬ ዳንስ እና ቆይ ጠብቁ ሌላ ቀን ይምጡናን አሉ።
ኦ፣ እስቲ እንደውልላችኋለን አሊያም ደግሞ የሽያጭ ባለሙያዎች ወደ እርሱ ሊመጡ ይችላሉ። እንደሱ እናድርግ እንዴ እርሱ አካባቢ የሽያጭ ባለሙያዎች ወደ እርሱ ብቅ ሊሉ ችግር ይችላሉ።
የለም እኔ እመጣለሁ፣ እኔ እሄዳለሁ።
እሺ፣ እስቲ እናሳውቃችኋለን አሊያም ደግሞ እንደዛው ወደ እርሱ ብቅ ማለት እንችላለን።
እሺ እሺ ወንድሜ አሳውቅ እሺ፣ እሺ፣ እሺ።